ነው ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ ሄሎ ሄሎ ሄሎ ሄሎ ወይ አቤት እ ድምጻቸው እየተሰማኝ አይደለም እ እያላገጡ መሰለኝ ስራ አይደለም